ጤና ይስጥልኝ ማኒ ማማ።
ሰላም ነው እናት።
አለን እግዚአብሔር ይመስገን። አባት የሚከራይ መኪና ፈልገን ነበር።
ኪራይ መኪና አከራይ መኪና
ኪራይ ነው።
እኮ እኛ እናከራየ የሚያከራዩ ድርጅቶች ልስጦት።
እሺ፣ አይ እዚህ ደውል ብሎ የሚከራይ ነው ብዬ ጠይቄ።
እኮ አከራይ የሚያከራዩ መኪኖች ልስጦት።
አዎ
እሺ ያዙ
እሺ።
ዜሮ አስራ አንድ ስድስት
አዲስ
ስልሳ አንድ
እንኳን
ዜሮ አራት ዜሮ አራት
አመሰግናለሁ።
ABC Trading ይባላሉ። እነሱ እንደዚህ
ማ- ማን ይባላል?
ABC Trading ይባላሉ። ABC Car እሺ እሺ እሺ። አመሰግናለሁ።